ሄዱ ጎኔ ስዋሉ ልካላች ማዘብ ኑሮ ለኔ ገና ደማ ያለው ካንቺ ሌላ ልምጣዎ ይልቅ ምን ይሻለኛል ከፍቅርሽ ሚያስጥል ማን ዘንድ ይገኛል ስለጣለብኝ ከርቤና ጠል ለመተያየት እንዲያበቃን የጠቢቡ ሰው የሊቁ ቅኔ ህልሜ አይፈታም ሳላሽ ባይኔ ማዘን ሊደር ሄዶ ጎኔ ሰው አልሆንም ካላንቺ ማዘብ ኖሮ ለኔ ገና ደማ ያለው ካንቺ ሌላ የብራና ስል አይነ ጎላዬ መልከ ማክዳ ሳባነሳዬ የሸማሽ ጥለት ቀልሞ ሰንደቄ ያስታውሰኛል ላንቺ መውደቄ ልቤ አምሮ ሌላን ስካት በሊቅ አገር ያህላል ከፍ ያለ ፍቅር ማዘን ይዞ ገብቶ ገዳም ያገናኘው ፍቅር ካዳም ማጾን ይዞ ቆጥሮ ጠጠር ባሳክለው ፍቅር አገር ባሳክለው ፍቅር አገር ባሳክለው ፍቅር አገር የማይሆን ነገር ልቢያችን ትቶ ከማን ዘንድ ይደር ልማልልሽ ሆይ በቶ መስቀሌ ከራሴ ጋር ነህ ብጣላሽ ድሌ ማዘን ይደር ማዘን ይደር ዘንድ ይደር ዘንድ ይደር ዘንድ ይደር ዘንድ ይደር ድራስ ተርታሪ ትርፌ ጠነፈው አስዋብኩሽ ብሎ ምን አስቆበረው ሸማ